ቴለስ ነው አንድ ቀን አይሰማም
ይሰማኛል። አባቴ ምን ነበረ?
እሺ ሀምሳ ስምንት ዜሮ ዘጠኝ
ሀምሳ ስምንት ዜሮ ዘጠኝ አዎ
ሀምሳ ስምንት ዜሮ ዘጠኝ ነው።
አዎ ሀምሳ ስምንት ዜሮ ዘጠኝ አዎ እሺ ምንድን ነው እንትን ሱራፌል ላይ እንድታደርጊ ነበር።
እንደዛ ማድረግ አቁመናል።
ኧረ ደም እ እንደዛ እናደርግም። አሁን አሳኝ በፊት እናደርግ አልነበረ
አዎ አይ ጋ ነው የሚመጣው እና አይሆንም። እንደዛ እሺ እሺ ማድረግ አቁመናል።
እንዴ አታወጡልኝም? እሺ የኔ ትሬኒንግ ስለ ስለተበላሸ ወደ ሳይክል ቤት እየሄድኩ ነው።
እሺ ማን ነው ስምህ አላሁን እ
አሁን
እሺ ጥላውን አንዴ ጠብቀኝ።
እሺ እኔ ወደ ሳይክል ቤት እየሄድኩ ስለሆነ እስቲ ተባሉ እሺ ለዛ ቆይ አንዴ እሺ ዲስፓች ላናገር። አንዴ መስመር ላይ ጠብቀኝ እሺ።
እሺ እሺ ፍቅሬ ወድሃለሁ አትበል ለነገሩ አንበሩም የኛ ነው የኛ ዲስተር ማን ይሰራል? አሁን እዚህ በኋላ ይጠር በእኛ ነው። ኧረ እባክህ ሌላ ብላ እኮ በእኛ ነበር።
ሄሎ ጥላሁን ወይዬ ወይዬ
እ ወ- ሄለ ሄለው
ሄሎ ጥላሁን ዋይ ዋይ ሄሎ። አይወጣም አለኝ በእናትህ
እንዴ እኔ ሳይክል የተበላሽቷል ታዲያ በእግር አልሰራውም ንገሪ እስኪ ማን ነው በእናት
ምን ላድርግ እሺ አይወጣም አለኝ ወይ እና ማን ቤት አይደለም ነው?
ሳይ- ሳይክል የተበላሽቷል ምን ላድርገው ታዲያ ንገሪ እስኪ እንዴ
እሺ አይወጣም አለኝ ጥላሁን እ አይደለም የምትሰራ driver አለ እኮ እኔ ሳይክል የተበላሽቷል በእግር አላደርሰው ማን ነው ንገሪያቸው የሚሰራው ሱራፌል ቆይ
እንዴ ድራይቨርን ተዘጋጅቶ አናጣም ይላሉ
ጥላሁን
አቤት አቤት ሱራፌል የሚባለው ከጎን ካለ እንዴ አለ ሱራፌል ያ- እሺ ያገናኘኝ
ሄለ ሄለ ሄሎ ጥላሁን አሚን እ፣ ሱራፌል አቤት አቤት የአባትህን ስም ንገረኝ አማረ
ሱራፌል አማረ እሺ እገባላል በቃ እሺ እሺ
ሱራፌል አማረ ነው እሺ